ጤና ይስጥልኝ ከመልካም ልርዳው?
ጤና ይስጥልኝ።
አብሮ ወደ እናንተ ገብቼ ነበር። transaction የባንክ ላክ አን- ፎቶ አንስ- አንስተህ እንትን ላክልን ተብዬ ነበር በቴሌግራም ልኬዋለሁ።
እሺ፣ ሲስተካከል እዛው ላይ እናሳውቆታለን።
አቤት ሲስተካከል እዛው ላይ ስለምናሳውቁት ቴሌግራም ላይ ይጠብቁ።
Hello
አይሰማም? Hello፣ አቤት ይሰማል።
ሲስተካከል እዛው ላይ እናሳውቆታለን። ቴሌግራም ላይ ይጠብቁ።
እሺ አዎ፣ ከ- ከትናንትና ጀምሬ ስለሆነ እንትን ለቅዳሜ እሑድም እንትን ኦንላይን እኮ ይጠብቁ። ሲስተካከል እዛው ላይ ነው የምናሳውቁት ደንበኛችን።
ልኬዋለሁ transaction ኡ። እሺ ቁጥሯችን ዜሮ ዘጠኝ አስራ አራት ሀምሳ አምስት ስልሳ ሶስት ሀምሳ አራት እዛው ላይ ላኩ ቁጥሩን። እዛው ላይ ጥያቄም ካሉት ቴሌግራም ላይ ይጠብቁ። እዛው ላይ ነው የምናሳውቁት።